ጤና ይስጥልኝ እባክዎ ምን ልርዳዎት?
ማን ነበር ቦልሽ?
ያንቺን
አብ
እያመኝ ነው
ከመገናኛ በለው ድረስ እንትም የሹፌሩ ስልክ እንደነበረው የሹፌሩ ስልክ አ
መጣልዎትና ደንበኛችን ቅራ የእነሱ ስልክ የለኝም እኔ አይደለ
አዎ ግን በዚህ ስልክ ደውላሽ ታገኘዋለሽ። ታሩ
እ፣ በዚህ ስልክ ደውለው እ፣ ያለውትን እ፣ የሚፈልጉትን ነገር በዚህ ደውለው ከሰራተኞች እ፣ ስልክ